አናችሁን
hello hello፣ አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። አሁን ያወራሁ ልጅ ነበርኩኝ።
እሺ፣ ከባህር ዳር አዲስ ቅዳሜ የስምንት ሰዓት አረ አ አ አ- ስምንት ሰባት ሰዓት እ?
airport የምትገኙት ሰባት ሰዓት እሺ እሺ እሺ። ስም አለባል
እ፣ የተሳፋሪው ስም ነው የተሳፋሪው አዎ፣ አ፣ ኪሩቤል ነግ-
ኪሩቤል ኪሩቤል ይታይህ
ይታየው ይታይህ
ይታየው
ይታይህ ይታይህ ባዬ
ይታይክ ነው
አ ይታይህ
እሺ። ኪሩቤል ይታይክ የአያት ስም
አ ኪሩቤል ይታይህ ባዬ
ማናዊ ባዬ ባዬ። okay አ
እሺ። ስልክ ቁጥር አሁን የደወሉበትን ነው የምጠቀሙት ወይስ ሌላ?
አ አ ይሄንን okay ይሄኛው ዜሮ ዘጠኝ ዘጠና ዘጠኝ ነው ዘጠና አምስት ዘጠና ዘጠና አምስት አምስት አ ዘጠና አምስት እሺ አርባ ልንገርህ?
ስድስት አዎ አርባ አርባ ስድስት ሀያ ሶስት ዘጠና ሁለት አ
okay በምን ባንክ ነው የሚፈልጉት በንግድ ባንክ እሺ ዋጋውን ነግሬታለሁ ኧረ ሶስት ሺ ስድስት መቶ ሀምሳ ሶስት ብር እሺ
text አሁን ይደርሶታል እ- በ mobile banking okay።
የሚመጣሉትን ስድስት letter code እቺ ወይ PNR የምትሏን ማስገባት ነው። ካልሆነም ደግሞ እ፣ ባንክ ሄዳችሁ ቴክስት አሳይታችሁ
እሺ